ይስጥልን ቢስትሪት ረዴት ነኝ የምንረዳው?
ማማ ትናንትና በሲስተም ኢረር ጌሙ ስንጫወት ዝም ብሎ ሳያጫውተን ብሩ እየቀነሰ እየቀነሰ እስካዋሰ
እሺ የቀነሰብህን ራውንድ ታቋላ ኮኔክሽን እንዳይሆን ኮኔክሽን ሲሆን ነው እንደዛ የሚፈጠረው።
ኮርነሻል ይሄ ነው እንጂ ትናንትና ወደ ማታ አካባቢ ይሄ አልተባላሽም ሲስተሙ እሺ
እዛ ላይ አቴ ምናምን ይላል፣ ግን ብሩ ይቀንሰዋል። እስካሁን ግን ምንም አልተመለሰም። ሁለት ሺህ ዘጠኝ ራውንዱን እንትን እ፣ እንትን ላይ ላክልን።
ሁለት ሺህ ዘጠኝ መቶ ነበረው በአንዴ ዝም ብሎ ዜሮ ሁለት መቶ ላይ አስቀረው።